ጤና ይስጥልኝ። እስኪ
ወደ
ሰላም ነው።
እንትን ነበረኝ ዲቲንግ ነበረኝ ብሎ ነጭ የሆነ እንዲ ያለኝ
ምን አልከኝ? ይቅርታ።
ዲቲንግ ነበር የቆረጥኩትና አ
scan ሳረገው ነጭ የሆነ እንዲ ያለኝ
እንትን cashier code እስቲ ንገር።
አስራ ሁለት እሺ፣ ሰባ ስምንት እሺ።
ሰባ ሶስት ዘጠና ዘጠኝ
መች ነበር የቆረጡት?
እ መች ነበር የቆረጡት?
ትናንት
ትናንት። እሺ፣ ታርሟል። እሺ፣ አሁን እ፣ ቤሺክታሽ የሚለው ወድቋል። ፒኤስቪ አይንዶቨን ደግሞ ተራዝሟል። ስለዚህ void ይደረጋል። እሱ አንድ ነው የወደቀችው።
እና ተመላሽ አለው ማለት ነው።
ተመላሽ እስቲ odd ኡ ሲካፈል ቆይ አስራ ዘጠኝ ነው የሚመጣው አይ፣ ከሀያ በታች መሆን ያለበት odd
ሀያ
ሀያ እና ከዛ በላይ odd ዋናው odd total odd እና የወደቀው ጨዋታ odd ሲካፈል ሀያ- ከሀያ እና ከዛ በላይ መሆን ያለበት ተመላሽ እንዲኖር ማለት ነው። ይሄኛው አስራ ዘጠኝ ነጥብ ምናምን ነው ተመላሽ የለውም። እሺ እሺ፣ መልካም ነው።